Hello, ጤና ይስጥልኝ። ሄሎ ሄሎ ጤና ይስጥልኝ። ምን ልታዘዝ? ቴሌቪ
ይህ ስም ስት- ስትደውል ስልኩም አላነሳም።
ምን አለ? ይቅርታ ይህ ስም ስትደውል እም፣ አላሳየም።
እ፣ እስቲ ዘጠኝ ዘጠና አራት ይደውሉላቸው ወይም አቅራቢያ ያለው ኢትዮ ቴሌኮም ይሄዱና ይጠይቋቸው። እሺ፣ የእሱ መረጃ አይደለም። ዘጠኝ ዘጠና አራት ወይም አቅራቢያ ያለው ኢትዮ ቴሌኮም ይሄዱና ይጠይቋቸው።
እሺ
እሺ፣ መልካም ጊዜ።
እሺ